መረጃ ልስጦት። ጤና ይስጥልን ደንበኛችን፣
አውሮ ይስጥልን።
ምን አይነት የጉዞ መረጃ ልስጦት ደንበኛችን?
ይኸው ከእናንተ መረጃ ልቀበል ብዬ እሺ፣ ወዴት ወይ- የወዴት ሀገር መረጃ ነው የፈለጉት?
እናን- እናንተ የተመቻችሁ እኔ የማውቀው ነገር የለም።
አይ እርስዎ ቢመርጡ እ, ይመረጣል ደንበኛችን። እ, ወዴት ወዴት ነው የፈ- ወዴት ነው መሄድ የፈለጉት?
አቤት ወደ ጎንደር
ምን አሉኝ?
ወደ ጎንደር እ፣ እኛ የምንሰጠው የውጭ ሀገር እር- OK።
የጉዞ መረጃዎችን ነው የምንሰጡት።
እሺ፣ ወደ እስራኤል ወደ እስራኤል እሺ፣ ወደ እስራኤል በምንድን ነው መሄድ የፈለጉት?
እ?
ወደ እስራኤል በምንድን ነው መሄድ የፈለጉት?
በ plane በ plane ለምሳሌ አሁን የሚኬደው በትምህርት ይኬዳል፣ በስራ ወይ ደግሞ እዛ ሀገር ዘመድ ካለው ዘመ- ዘመዶን ለመጠየቅ።
አዎ፣ በምንድን ነው እርስዎ መሄድ የፈለጉት?
እኔ ዘመድን ለመጠየቅ ነው የሄድኩት።
OK እዛ ሀገር ዘመድ አሉት?
አዎ፣ እሺ እዛ ሀገር ዘመድ ካሉት እ፣ እዛ ሀገር ከሚገኝ ዘመዶች እ፣ እኔን መቶ እዛ ሀገር ከሚገኝ ዘመዶች እም፣ እባክዎትን ደንበኛችን እ፣ ሬዲዮን ይቀንሱልናል፣ እየተሰማማን አይደለም።
እየተሰማኝ ነው። ያው ቲቪ ስራ ነበር።
እሺ እ፣ እዛ ሀገር ከሚገኝ ዘመድ እኔን መቶ ይየኝ የሚል ደብዳቤ ሊደርሱት ይገባል። በመጀመሪያ ደብዳቤ አዎ አዎ ደብዳቤው ያንን ካደረጉ በኋላ ነው ቪዛ process የሚጀምሩት ደንበኛችን።
አዎ፣ እሺ